hello ጤና ይስጥልህ። ከአቡዳ vehicle manufacturing ነበር የደወልኩልክ።
hello hello አይሰማም?
ይሰማል፣ ይሰማል።
አዎ ባለፈው ደውዬልክ ነበር። ባለፈው ደውዬልክ ነበር ሳፊ ከሳፊ ባጃጅ
አ አ የሐዋሳን agent ስልክ ሰጥቼክ ነበር። ደወልክላቸው እንዴ?
የትኛውን
የሐዋሳ
ሐዋሳ? okay። ባለፈው ባጃጅ ምናምን ያልነው ነው።
አዎ አዎ።
እ ደወልክላቸው?
አይ አልደወልኩም እኮ ያኛው የለም አላልሽም እንዴ?
እሱማ የለም ግን ወረፋ ሲይዝ ብዬክ ነበር
okay። አዎ አይ እኔ የለም ስትይኝ እኮ ያ ሌላ ይመጣል እኮ ገዛው።
ከወር በኋላ። okay እሺ እሺ፣ መልካም ቀን። እሱ ልጠይቅክ ነበር።
እሺ፣ እሺ። በጣም አመሰግናለሁ።
ችግር የለውም።
እሺ።